hello ጤና ይስጥልኝ Best Bet ጤና ይስጥልኝ።
አብሮ ይስጥልኝ።
አሁን አንድ ትኬት አሸንፌ ነበረ።
እሺ
እስቲ check ታደርግልኛለሽ? ያሸነፍኩት ቁጥር ሌላ እያለ ያለው ብር ደግሞ ሌላ ነው።
እሺ cashier code ኡን ንገረኝ። እሺ cashier code online ነው የቆረጥኩት።
እሺ ትኬት ትኬት ID ውን ቴሌግራም ላይ ላክልኝ።
አሁን ልኬ ነበረ። ማንም ያናገረኝ የለም።
እንመልስላለን። እሺ በጣም ብዙ customer ስላለ ነው ይቅርታ።
ግን እንደዛ ነገር አጋጥማል እንዴ? ያሸነፍኩት ብር ሌላ እያለ አይ አይደለም፣ ምናልባት እንደዛ አይነት ነገር የሚለያየው ያሸነፍከው ብርና ያኛው የሚለያየው ከየ tax ኡን አይተኸዋል። tax ኡን ገበረ አይቼዋለሁ። tax ኡን አይቼዋለሁ።
ከዛ ውጪ ነው ከ- ሌላ ነው።
ከዛ ውጪ- የመለስኩትን ብር ብቻ ነው የሚለው።
አዎ ከዛ ውጪ ደግሞ ከሆነ ደግሞ እ፣ የወጣ ጨዋታ void የሆነ match ካለ የለም ሁሉንም አሁን right right አድርግ፣ tick tick tick አድርጎታል።
ሁሉም ታርሟል። void የሆነ ጨዋታ የለም።
የለም ቆይ ልንገርሽ እና cash out አድርገህ ነው cash out cash out ም አልሆነም።
አልሆነም። ምንም ካሻዎች ሁሉም እኮ አሁን አልቋል።
አዎ በቃ ቴሌግራም ላይ እንመልስልሃለን። እሺ የሁሉንም እንመልሳለን። እሺ